ጤና ይስጥልኝ አልኩ ስኒዎች ነኝ ባኮ ምልድረው
ትላንት ብር አስገብቼ ከዛ ግን አልገባም። ወደ ኦል ስፖርት በአሪፍ ሰኝ ነው ያስገባሁትና አልመጣልኝም።
ከቴሌ ብር ነው።
አዎ ትላንት ደውዬ ነበር። ትላንት ደውዬ ነበር።
እሺ በቴሌግራም ልኬልዎት ነበር።
በዚህ ቁጥር ነበር ያመለከቱት?
አይደለም፣ እሺ
በሌላ ቁጥር ነው። ዜሮ ዘጠኝ አስራ አራት አስራ አራት አስራ አምስት አስራ አምስት ሀምሳ ሀምሳ ሶስት
ሀምሳ ሀምሳ ሶስት እሺ መስመር ላይ ጠብቁኝ፣ እያየሁለት ነው። ደንበኛችን መስመር ላይ አሉ?
አዎ አሉ።
መስመር ላይ ስለጠበቁ እናመሰግናለን። ስሞት ተክለ ሃይማኖት ነው?
አዎ ተክለ ሃይማኖት ነው።
ዘጠና ስምንት ብር ነበረ deposit ያደረጉት?
አዎ አዎ።
አዎ የእርስዎ case ተስተካክሎሎታል። ወደ ሁሉ ስፖርት ገቢ ሆኖሎታል። ደንበኛችን የሁሉ ስፖርት wallet ኦትን check ያደርጉ።
እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።